Hello Hello አቤት
እነዚህ ኮሮላዎቹ እህ፣
እነዚህ ኮሮላዎቹ እሺ
እ፣ ደርሶ መልስ አስራ ሁለት ሺህ ብር አሉ።
በ- ማለት የባ- ሲ- ሲ- የሚመልሳቸውንም ጨምሮ ነው አዎ
Okay። እሺ፣ ያኛው ደግሞ ያ double ገቢናው ደግሞ አስራ አራት ሺህ ብር አለ።
D4D ው ነው አዎ D4D ው
እሺ፣ እነዚህ ናቸው ያሉት መኪኖች አ፣ እነዚህ ምን ሌላስ ምን አይነት መኪና ትፈልጊ?
አይ no- የቤት መኪኖች ነው ያሉት እንደዚህ space እኮ የቤት መኪናው አስራ ሁለት ሺህ ብር አለ።
እሺ ደርሶ መልስ።
አስታውቃለሁ።
አይ ምን ለመቼ ነው ግን?
ለ- አ- ይሄ ለነገ ነው የፈለጉት ነገ ነው በቃ በሰላሳ ይሄ- ነው ያለው እሺ በቃ እሺ፣ በቃ ይቻላል።
አሳውቃለሁ እሺ እሺ እሺ